ሄሎ ሄሎ ልካለሁ በቴሌግራም ላይ ቴሌግራም ላይ እሺ በቴሌግራም ላይ ስምህን ማን ልካለሁ።
በል አንዴ?
ተውፊቅ ከሊል እሺ አባቴ ቴሌግራም ላይ ስምህ እ?
እ? ተውፊቅ hello? ቶፊክ
ተውፊቅ ከሊል ቶፊክ- ከሊፍ- እሺ፣ ከሊፍ አንዴ ዩሱፍ።
ጠብቀኝ። ቶፊክ ከሊፍ ዩሱፍ አይደለ?
አ አ እሺ እሺ እሺ እሺ አባቴ እን- inform እናደርግልሃለን። hello
አ- እሰማለሁ inform እናደርግልሃለን። እሺ
መ- መቼ አሁን hello ይሰማሃል? አዎ አዎ፣ CBE ልጠብቀው?
ትንሽ የ- አዎ system fail አድርጎ ነው CBE እና ይስተካከላል። ትንሽ ጠብቀን። እሺ እናት አመሰግናለሁ።
እስከ ማታ አሁን እንደዚህ እንደዚህ ሆኖ ጠፋ። አሁን ከዚህ በፊትም እንደዛ እንደዚህ ተቻለው ገንዘብ
አዎ እንትን ነው CBE የ system ችግር አጋጥሞት ነው እኮ
ከዚህ ቢል ላይ ወጣት message ገባ CBE ላይ
ገብቶኛል አባቴ። pending ነው የሚለው status ኡ እና ትንሽ system ችግር አጋጥሟቸው ስለሆነ እያሳወቅናቸው ነው፣ እያስተካከሉ ነው።
ትላንትናም እንደዛ ያሉ ነበር። ትላንትና ወዳም እኛ ገንዘብ እንደዚህ አዎ እናጣ በቃ አምስት ትላንትና መቶ ነው ብር fail ከዚህ- ያደረገው።
አዎ ከዚህ በፊትም እንደዚህ ገንዘብ እሺ አጥቼ አባት።
ትቻለሁ በቃ
እም።
አሁን ይቅርታ መቼ በቃ ልደውለው?
ይስተካከላል።
መቼም ደውለው አሁን የሲቢኢ ቁጥር የሲቢኢ ቁጥር ቴሌግራም ላይ ላክልኝ እሺ።
እ? የኔስ ቁጥር ዘጫ እሺ የሲቢኢ የሲቢኢ ቁጥር አለ አይደለ?
አዎ ይሄ ቁጥር ሲቢኢ ነው ይሄ ቁጥር ቁጥር ነው ይሄ ራሱ ሲቢኢ ብር ይሄ ይሄ ይሄ ነው ይሄ ነው አስራ አምስት
ሰባ አስራ አራት አምስት ዘጠና አራት ሰባ አራቱ
አዎ ዘጠና አራት እሺ ሰባ እሺ አራት በቃ ዘጠና አራት ስልሳ ሰባት እሺ እሺ አመሰግናለሁ።
አዎ